ጤና ይስጥልኝ። ቴስ በራ መረጃ ማዕከል ባኮም ልርዳው።
አሁን የደወልኩት እኔ ተቋርጦብኝ ነው።
እሺ ከጅጅጋ ያሉኝ ነው።
አዎ ተቋርጦብኝ።
እሺ አንድ ደቂቃ። እሺ፣ የስንት ሰዓት- ሰዓቱን ነግሬዎታለሁ ልንገሩት።
ሶስት ሰዓት ከምናምን ብለህ ነው የተቋርጠብኝ።
እሺ ሶስት ተኩል አለ ጠዋት፣ እ
አራት ሰዓት ከሀያ አለ፣ አምስት ሰዓት ከአርባ አምስት እ ከዛ ሰባት ሰዓት ከሀምሳ አለ፣
ሰባት ሰዓቱ
ሰባት ሰዓት ከሀምሳ አ እሱኛው ዋጋው አራት ሺ ሶስት መቶ አርባ ብር ነው።
እ እሺ በባንክ መቁረጥ ይችላለሁ።
አዎ በባንክ ነው የሚከፍሉት።
አራት ሺህ
አራት ሺ ሶስት መቶ አርባ ብር
አይ እሺ ብራዚል አመሰግናለሁ።
እሺ እና ምናምን ስለ ደወሉ መልካም ጊዜ